አገርጋሪ ቤት ቀድሱ ጾመ ግበሩ ሰላም ለአሕዛብ ሃሌ ሃሌ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ እስመ ጾም በቁየት ባቲ ጾም ቅድስት ይእቲ ታድኅን እሞት ታስተፍስህ በሰማያት አሃዙ በአምስትና በስድስት ነው። በአምስት ሲሆን ሀሌ ሀሌሉያ ሀሌሉያ በዚህ ሲሆን በአምስት ይሆናል ማለት ነው። በስድስት ሲሆን ሀሌ ሀሌ ሀሌሉያ በዚህ ሲሆን ስድስት ይሆናል ማለት ነው።